hello ሰላም ጤና hello
hello ሰላም ሰላም ጤና ይስጥልኝ ቤስት ቤት
እንትን ሳንቲም ነበር እዛ account ላይ አስተካክለን ብሎ ሰላሳ ሺህ ልኮት ነበርና እንደገና ድጋሚ ወስደውታል።
ይ- ይቅርታ የት ነው
እ ምን ነበረ case ኡ
case ኡማ ከብዙ ቀን ስንከራከር ወደ ሁለት ወር ገደማ ይሆናል እንግዲህ።
ኤክሶ እና- ኤክሶ ነው ነህ ነው አዎ አዎ። ከዛ ሰላሳ ሺህ ዛሬ ብር ይከልናል ተሳሰን የነበርን በጣም ይቅርታ ብለው ሰላሳ ሺህ ብሩ መል- መልሰው አስገብተው ነበር ወደ አካውንቴ ላይ ዛሬ እሺ
ከዛ ሲያስገቡት እዛ እኔም ትኬት እየተፋክቱ ነበርክና ከተወሰነ ደቂቃ ከ- በኋላ ከገባልኝ በኋላ እሺ አንድ ሰላሳ አርባ ደቂቃ ከቆየ በኋላ ድጋሚ እንደገና ሰላሳ ሺህ ብሩ ወሰደ።
እሺ አንዴ ቆይ ጠብቅኝ እሺ መስመር ላይ እሺ
hello hello በቃ መልሼ ደውልልክሽ ያለው ነገር ላጣራና መልሼ ደውልልሃለሁ እሺ እሺ